ጤና ይስጥልኝ ባባ።
የሁሉ እሸት ስልክ ፈልጌ ነው።
እሺ፣ የምን ስልክ አባት?
የሁሉ እሸት ክሊኒክ፣ የሁሉ እሸት ክሊኒክ።
የሁሉ እሸት አዎ።
እሺ፣ ይጠብቁኝ። እሺ አባት፣ የሁሉ እሸት ክሊኒክ ዜሮ አስራ አንድ አራት ምን ላይ ነው አባት? ምን ላይ ነው? ሁሉ እሸት ክሊኒክ ያዙ ቁጥር እሺ
ዜሮ አራት ዜሮ አንድ አራት
ዜሮ አስራ አንድ ዜሮ አንድ አራት ስንት ነው? ዜሮ አንድ አራት እሺ ስልሳ አራት አስራ ስምንት አስራ ስምንት አስራ ስምንት አዎ የሁሉ እሸት ክሊኒክ እሺ ያ ሞባይል ላቸው
እሺ ይህ ነው ጠብቁ። እሺ አባት ዜሮ ዘጠኝ ሰላ- ዜሮ ዘጠኝ ሰላሳ አንድ ሰላሳ ሰላሳ እሺ አስር ዜሮ አንድ ዜሮ
አንድ ሀምሳ
ዜሮ አራት ዜሮ ዘጠኝ ሰላሳ ሰላሳ አስር አንድ እ ሀምሳ አንድ ዜሮ አንድ ሃምሳ አንድ አዎ ልፈልግ እሺ እሺ አመሰግናለሁ።